እሺ
ከዱ ነበር የምደውለው ከቢ delivery እሺ
በዘጠና ስምንት ስልሳ order ነበር እናንተ ጋር አዎ
እ አ- አልደረሰም እንዴ?
ደርሷል። ኧረ
እሺ፣ ምን ያክል
ምን ምን ነበር ያወርደራችሁ?
አንድ ሚሊፎኒ ኬክ እ እሺ ሶስት ኬክ እና እሺ nine piece ኬክ እና አንድ ትሩት ስፔሻል ኬክ ስሟል።
አንድ ኪሎ ስፔሻል አዎ አምስቱ እኮ ማለት ደርሷል ደርሷል።
ደርሷል።
አዎ በቃ እሺ እናት